አትደርቢና እንትን ሄሎ ለዓለም አቤት ነው።
እንትን የኢንጆይን ኦርደር ማለት ነው። የኢንጆይን ኦርደር እሺ ይኸውልህ ምን ታደርጋለህ መሰለህ፣ ለከስተመር እዚህ ያሳውቀናል። የእንትኑ የፍራይሱን ከፍ- ፍራይሱን።
ላይ ጨምሮ ይሰጥሃል። ስለዚህ አንተ አይ።
ልክ ኤክስትራ ከፍለህ አውጣ። እሺ የፍራይ- የፍራይዙ አያሳስብም። እሺ ሰውየው ካወቀ ችግር የለም። እሺ ነግረነዋል፣ ይሰጥሃል።
አይ እና ደግሞ ደግሞ ማለት ነው ለዓለም እ
የ Nemo fish ኡን ትሰራዋለህ ወይ እያሉ አ- አዎ እሰራዋለሁ፣ ይዤዋለሁ። በዛው ይሰራዋል።
ስለሆነ አንድ መንገድ ስለሆነ እሰራዋለሁ በቃ በቃ እና ይህ የዚህን ግን ደቂቃ አስተካክሉልኝ። አልቋል ደቂቃ።
ስትጨርስ ደውልልን፣ ችግር የለም።
አይ እሺ